ከራሱ ጋር የያዙና የፋይፍ hello፣ አቤት።
ሰላም ነሽ? እንዴት ነሽ?
እግዚአብሔር ይመስገን።
compact ነበረኝ የሚሸጥ እሺ፣
ያ- Yaris compact አዎ፣
እንዴት ነው የምታዩት?
እ፣ ይዘኸውና መሸጫው የት ነው?
መሸጫችን መስቀል ፍላወር ናዝራ ሆቴል ፊት ለፊት ነው ያለው።
እሺ እዛ ይዘኸውናና እንየው።
በቃ እሺ። ናዝራ ሆቴል ፊት ለፊት አ፣ ፊት ለፊት አፍሮሊንክ መኪና መሸጫ የሚል አለ። በእሱ ቀያስ ወደ ውስጥ ገብተህ ማለት ነው።
እሺ በቃ እዩ። እሺ እመጣለሁ። እሺ።
እሺ፣ ጥግ ላይ ያለው ነው እንዴ? ቀዩ ልጅ ነሽ ማሊባባ እንዴ?
ሚል ማሊባባ የሆነ- ሚል ወደ ውስጥ backyard ወደ ውስጥ ካፌ በጣም ገባ ብለሽ አ backyard ወደ ውስጥ በስተ- ገብተህ አ በስተ ግራ በኩል ያለው አ ማሊባባ መኪና መሸጫ አወኩሽ። አይ ድምፅሽን ሰምቼ አወኩሽ። እመጣለሁ። እሺ።
እሺ እሺ